የዳር ቆንጆ ሸበላ የወንዝ የጎበል ቀመዳ አይምጣ ገብቶ አይምጣ ገብቶ ከሴት የአባይ ዳር ቆንጆ ሸበላ የወንዝ የሎጋ ቀመዳ አይምጣ ገብቶ አይምጣ ገብቶ ከሴት ሳቢ የጠራኝ መጣለሁ እኞ ጎዝጓዝ መጣለሁ እኞ ጎዝጓዝ ስቄን ስንቅ ያለው መጣለሁ ለዚያው ልጓዝ መጣለሁ ለዚያው ልጓዝ ሀሳቤን ጫንኮን ለመጣለሁ ቆቴን ቀለቤ መጣለሁ ቆቴን ቀለቤ የአባይን ተራራ መጣለሁ ጠሙታ ልቤ መጣለሁ ጠሙታ ልቤ የአካሉ ጓዳንሽት ከሱ መለያየሽ የአካሉ ጓዳንሽት ከሱ መለያየሽ ደማሙ ገላይም ወገን ጸባዮ ደማሙ ገላ መቼ ጎረብጣል ደማሙ ገላ የአገር ልጅነቱ ደማሙ ገላ ወንድም ይበልጣል ደማሙ ገላ ያዝናል እንደ ወገን ደማሙ ገላ ባይኖረውም ደም ደማሙ ገላ አለው ይላል ደርሶ ደማሙ ገላ እንደ ወንድም ያካሉ ዛላ እሸት ከሱ መለያ እሸት የከሩ ዘላን ሻት ከሱ መለያ የአባይ ዳር ቆንጆ ሸበላ የወንዝ የጎበል ከመጣ አይምጣ ገፎ አይምጣ ገፎ ከሱ ሚነጠል እንጀራውም ማኛ መጣለሁ ለጠላውም ገብስ መጣለሁ ጠላውም ገብስ መጣለሁ ደስ ይላል ማሳችን መጣለሁ መስመራ ሲለብስ መጣለሁ መስመራ ሲለብስ መጣለሁ ጎጃሞ ለላሰው መጣለሁ መሰረት አባይ መጣለሁ መሰረቱ አባይ መጣለሁ ገዳ ሲመጣ መጣለሁ ስቆ ተቀባይ መጣለሁ ስቆ ተቀባይ መጣለሁ የአካሉ ገላ እሸት ከሱ መለየ እሸት የአካሉ ገላ እሸት ከሱ መለየ እሸት ደማሙ ገላ ጎጆውን የሰራ ደማሙ ገላ አካባይ ባሻገር ደማሙ ገላ ምን ያጣበትና ደማሙ ገላ መልካሙ ነገር ደማሙ ገላ ከህፃና ልጅ ጋራ ደማሙ ገላ መኖር ሲጀምሩ ደማሙ ገላ እንኳን የቀን ፀሐይ ደማሙ ገላ ጨለማው ማማሩ ደማሙ ገላ እሸት ከሱ መለየ እሸት ያጋሉ ገላ እሸት ከሱ መለያ እሸት ዳር ቆንጆ ሸበላ የወንዝ የጎበል ከመጣ አይምጣ ገቦ አይምጣ ገቦ ከሱ ሚነጠላ ባለጥሩ መሬት መጣለሁ ባለጥሩ ርስት መጣለሁ ባለጥሩ ርስት ካለው ይደግሳል መጣለሁ አያውቅም ስስት መጣለሁ አያውቅም ቀምሱት ወተት ነው መጣለሁ ቆርጡት ሸንኮራ መጣ መጣለሁ ቆንጆ ሸንኮራ ያመጣል ፍቅር ይጣፍጣል መጣለሁ ጎጃም ልጅ ጋራ መጣለሁ ጎጃም ልጅ ጋራ ያካሉ ገላ እሸት ከሱ መለየ እሸት ያካሉ ገላ እሸት ከሱ መለየ እሸት ደማሞ ገላ ከወትር ከደላ ደማሞ ገላ አብጦር ከሽመሉ ደማሞ ገላ ልብን አሸንፎ ደማሞ ገላ ይገዛል ባመሉ ደማሞ ገላ አከላቱ ምሸት ደማሞ ገላ አመሉ ሞለለ ደማሞ ገላ እኔንስ አይለየኝ ደማሞ ገላ አገሬ ልጅ ገላ ደማሞ ገላ ደማሞ